hello ጤና ይስጥልኝ ChipChip ሰላም ነው።
ሰላም
እንትን group create አድርጌ ነበር።
እሺ
ሌላ ሰው join ሊያደርግ ሲል ግን አጣሁት።
እስቲ ስልኮትን ይንገሩኝ እስቲ
ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት ሀምሳ ሁለት ሰላሳ አምስት ሰባ አንድ ሰላሳ አምስት ሰባ አንድ አዎ እሺ ትዕግስት በሚል ነው አዎ OK እሺ። የሽንኩርት ነው የእንትን የ ቃሪያ ቃሪያ አዎ አዎ ክፍያ ጨርሰዋል እርሶ OK ክፍያው መጀመሪያ ነው።
አዎ ክፍያ ጨርሰው ነው share ማድረግ የሚችሉት
OK እሺ እሺ እሺ እንደዛ አድርጌ ሞክሩት እሺ እሺ እሺ እሺ